የሚለው Hello ሰይድ ወይ ሬስቶራንት አስር ደቂቃ ከዚህ በኋላ ብሏል። ሰዓቱ ገና ነው። እሺ ሰድ ሄደ ያኛውስ
የቼዝ ካፌው እኮ የቼዝ ካፌው እሺ አስር ደቂቃ ብላለች። አስር ደቂቃ ሲጀመር አትጨርስልኝ እና ደግሞ ከሳሮን ያለው ሌላ አስር ደቂቃ ሲጨምር አሁን ሀያ አንደኛ ደቂቃ ነው እና ሰላሳ አንድ ደቂቃ ነው የሚሆነው። ገና ነው ለሬስቶራንቶች እስከ ሰላሳ አምስት አይደል? ስለዚህ ውሰዱ። እሺ
እንዴት እንዴት
እስከ ሰላሳ አምስት አይደለም የሚሰጣቸው እስከ ሰላሳ አምስት ደቂቃ
እሺ ለማንኛውም ለምን ማን ነበረ